Hello, ጤና ይስጥልን ኢንቨስት ቤት hello፣ ጤና ይስጥልን ኢንቨስት ቤት ነው የምንረዳ። እግዚአብሔር ይመስገን።
ትናንትና betting ቆርጬ ነበር።
ምን አልከኝ?
betting ቆርጬ ነበር ትናንትና የእናንተ እሺ፣ ቤት ማለት ነው።
እሺ፣
እና ዩናይትድ ብቻ ነው የወጣሁት ጠዋት ማለት ነው።
እሺ።
ከዛ ነው አሁን ብሬን ለመውሰድ ሲሄድ መቶ ብር ብቻ ነው ያለ አሉኝ እና እስኪ cashier code ኡን ንገረኝ።
እሺ cashier code አስራ ሁለት አስራ ሁለት ሰላሳ ሶስት ሰላሳ ሶስት ሰባ ሰባ አንድ ሀያ አንድ
ሀያ አንድ አዎ፣ ቲኬቱ ላይ ሰባት ሺህ ዘጠኝ መቶ ብር ነው ቦነሱ ይላል ሲቆጥረው ማለት ነው። እኔ አሁን ደግሞ መቶ ብር ብቻ ነው ያልኩት።
እሺ። መቶ ብር ነው ያለው። እሺ ቦነስ እ፣ ይኸውልህ ከስር ያለው ቦነስ accumulator bonus ነው። ሌላ አይነት ቦነስ ነው። እሺ እንደ ቆረጥከው ጨዋታ ብዛት እየታየ የሚደመር ቦነስ ነው። ከስር ያለው 7981 ማለት ነው። እሱ ሌላ አይነት ቦነስ ነው። ከላይ ያለው ቦነስ ነው ትክክለኛ። በቲኬት ሲወጣ በአንድ ጨዋታ ሲወጣብ bonus winning የሚባለው ነው የሚሰጠው። እሺ እሱ መቶ ብር ነው። ትክክል ነው። ያኛው የጨዋታውን ብዛት የቆረጥከውን ጨዋታ ብዛት እየታየ የሚጨመር ቦነስ ነው። ከወሎች ውጪ ማለት ነው። ለዛ ነው።